Hello hello
ይሰማል ደንበኛችን።
ማልበስ ጤና ይስጥልኝ። ከቢጃ ኢትዮጵያ ነበር የምደውለው።
ልታዘዝ
አሁን ደውለውልኝ ነበረ።
እሺ
ይቅርታ መስመር ተቋርጦ ነው ለ okay እ፣ አዎ፣ እ- ቅሬታውን ድጋሚ ለማስመዝገብ ደውለውልኝ ነበረ።
ምን ለማድረግ ቅሬታውን ድጋሚ ለማስመዝገብ ደውለውልኝ ነበር። ቴክኒሻን ጠርቼ አልመጣልኝም ብለውኝ ነበረ።
አይ እንደዛ ሳይሆን ቴክኒሽያኖች መጥተዋል okay ትናንት መጥተው ነበርና እቃው አንዳንድ የሚጎል ነገር አለው አሉ የሚጎል ነገር አለ ማለት የተበላሸ ነገሮች አሉ አለ
አሀ።
እና የሚበላሸውን ነገር እኛን የምንገዛው ወይስ እነሱ ናቸው cover የሚያደርጉት
ከዚህ በፊት ስታሰሩ እንዴት ነበረ? እቃ የሚቀየር ማለት ከሆነ ከፍተውልን ነው የሚሄዱት ሌላ ጊዜ የሚቀየረው ምናምን አድርገው የሚሄዱት አሁን ግን እቃ ግዙ ስላሉት ነው ግር ስላለ ነው
እቃ ግዙ ተብላችሁ ተጠየቃችሁ?
አዎ እኛ ወይ ከተቻለ ማሽኑ ይቀየር፣ በጣም ደንበኛ complain እያደረገ ስለሆነ አዎ እ፣ ቤቱም እየለመደ ሲመጣ እንደዚህ አይነት complain ሲኖር ያው ለእኛም ችግር ስለሆነ ወይ ማሽኑ ይቀየርልን እ፣ ብለን ነው በተደጋጋሚ ሲበላሽ። ከዛ ስለዚህ አሁን ግን ይሄ እ?
ስለዚህ አሁን ማሽን እንዲቀየርልዎት ነው ጥያቄዎት ወይንስ ደግሞ እኔ እቃውን- እንዲስተካ እንዲሰራ ነው የምፈልገው። ይሄ መሰራት ከቻለ ይሰራ፣ አሀ።
መሰራት ካልቻለ ቀይሩልኝ።
ስለዚህ እቃ ይቀየራል መቀየር ስላለበት ነው ተብላችሁ ተ- ሄዱት አዎ፣ ማለት ነው።
አንዳንድ እቃ የሚቀየር አለ አሉ አዎ እና እሱ ደግሞ ገበያ ላይ ስንት እንደሆነ እነግራቸዋለን። እ፣ ጠብቁ፣ ሂሳቡን እነግራቸዋለን። ከዛ እየጠበቅን ነው ብለዋችሁ ነበረ።
አዎ በመሀል ግን የእናንተን ባለመንተት ስንል ቢጃ የራሱ ነው ከበር የሚያደርገው እንደዚህ የሚባል ነገር የለም ስላሉን ግራ ገብቶን call center ኡ ነው እንደዚህ ያሉት ደንበኛ።
እ፣ ማን ነው ስሙ? አይ የ- የዚህ የኛ ሰፈር እንትን ነው promoter ነው ያሉት።
promoter okay ስሙን ይነግሩናል።
ማን ነበር? technician የመጣ ዮናስ ይባላል።
እ፣ እ፣ እሺ promoter ብቻ ሴንቲ አካባቢ ነው ወይ አራት አርባ ዘጠኝ አካባቢ
pro- promoter ኡን ስሙን አያውቁትም። የ technician ኡ ብቻ ነው።
አዎ ረሳሁት።
እሺ ግን እናንተ አታፍሩም እንደዚህ የሚባል ነገር የለም ያሉት promoter ኡ ነው።
አዎ okay እሺ ደንበኛችን እ፣ እናንተ ምንድን ነው ትክክለኛው ነገር ምንድን ነው? እኛ የመክፈሉ ችግር የለብንም፣ ግን አዎ።
ትክክለኛ ነው ስለዚህ ይሄኛው information በእርግጥ አሁን ለጊዜው እኛ የለንም። ደንበኛችን ቅሬታችሁን ማስተላለፍ ነው እንጂ እ፣ ማነው cover የሚያደርገው ምናምን የሚለውን information እኛ የለንም። ነገር ግን አዎ።
የእርሱን ጥያቄ እ፣ አሁን ድጋሜ እንትን ብዬ እጠዋለሁ update አድርጌ አዎ እስካሁን ድረስ እኛ maintenance ከፍለን አናውቅም።
ከፍለ ያውቁም። ስለዚህ ረጅም መሰራ ነው ጀሞ የነበረ አሁን ወደዚህ አዙረን ነው
አዎ እና እስካሁን maintenance የሚባል ነገር ከፍለን አናውቅም። ግን ክፈል የሚ- የሚባል ከሆነ እኛ ችግር የለብንም። ብቻ ይስተካከልና ቶሎ ወደ ስራ መግባት ስላለበት እሺ እሺ ደንበኛችን ቅሬታውን መዝግቤ ድጋሚ እንዳዲስ አስተላልፌ ይሉታለሁ።
አመሰግናለሁ።
እሺ ሌላ ምረዳውት ነገር አለ?
የለም አመሰግናለሁ።
እሺ ስለደወሉ እናመሰግናለን። መስተንግዶ ላይ ያሉትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን ይሆንልዎት።
መልካም